ነው በኮምፒውተር
አብሮ ስትልኝ deposit አስገብቼ ነበር፣ ግን እስካሁን deposit ኡ አልገባም።
አልገባለትም።
አዎ ከ CBE transfer አድርጌ ነበር። ሁለት መቶ ብር እስካሁን አልገባልኝ።
እሺ message ኡን ይላኩልን ከ CBE ያገኙትን።
በምንድን ነው የሚልከው? ቴሌግራም ላይ የለም፣ መላክ አይቻልም።
ለምን አይቻልም?
በምንድን ነው የሚልከው? ቴሌግራም ያዙ።
ገጹ ድረገጹ በምንድን ነው?
ስልክ የያዙ
እሺ
ዜሮ ዘጠኝ
እሺ ዜሮ
ሰባ ስምንት
ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ እሺ፣ ታንኪ እሺ